ሄሎ ሰላም ጤና ይስጥልን።
ሰላም ጤና
አለን ምን ልርዳዎት?
የታል የኔ gift የታል? I'm winner ነው ሀምሳ ብር
ይገባሎታል። ትንሽ ጠብቁ። መቼ ነበር ያሸነፉት?
አፕሪል ዘጠኝ
ይገባሎታል። ትንሽ ጠብቁ። ያው የ system ችግር ስላጋጠመን ነው። በዚህ ቁጥር ነው።
አዎ እሺ ይገባሎታል። ይጠብቁ።
እሺ